አልችልም። አሊባባ
አቤት መኪና ፈልግልን።
ጤና ይስጥልኝ። በአሊባባ ጤና ይስጥልኝ።
አቤት ይሰማል። መኪና ፈልገን ነበር።
ምን ልርዳዎት?
መኪና ፈልጌ ነበር።
እሺ ምን አይነት መኪና ፈለጉት?
ፒ- pickup።
pickup አዎ
በድ እሺ አለን። በዲፎርድም አለን፣ እም፣ ሀይሉክስ ዲ ፒካፕም አለን።
okay ሉክስ ነው። single ጋቢና ነው።
እኮ ፒካፕ ማለት ባለ አንድ በር አዎ
አለን ሁለት ሺህ ሁለት እና
እ ሁለት ሺህ ሁለት እና ሁለት ሺህ ዘጠኝ አለን። ቲካፕ አ ሞዴል
ዲፎርድ ቲካፕ አለን። carbon color አዎ። እሺ ሁለት ሺህ ሁለት አለን። ሁለት ነጥብ ሁለት ነው።
ሁለት ነጥብ ሁለት ነው የሚባለው።
አዎ
እሺ
ባንክ ይወጣለታል።
ይወጣል። ስንት ይወጣል? ባንክ ማለቴ ምን ነው የት መጥቼ ነው ማግኘት የምችለው?
መስቀል ፍላወር እና ፓስተር እንገኛለን። ዲፎርድ ቲካፑን ከሆነ carbon color ኡን ለማየት መስ- እ፣ ፓስተር branch ኣችን ላይ መምጣት ይችላሉ። ሀይሎች ቲካፕን ከሆነ ግን ሁለት ሺህ ዘጠኙን መ- መስቀል ፍላወር branch ኣችን ነው ማየት የሚችሉት። ሶስት ነጥብ ሶስት ነው ዋጋው።
ሶስት ነጥብ ሶስት okay። እሺ አ carbon color ኡን ቴሌግራም ላይ ልልኩልኝ ይችላል?
አለ ቴሌግራም አሊባባ dot net ላይ አለን።
እሺ ሶስት ነው። እሺ